ሄሎ ሰላም ጤና ይስጥልኝ። ቤት ቤት ከራ ነው የዋከውን ለብዶ ልጅቱ አድርጌ ነበር አስር ሺህ
እዚህ ቤት ቁጥሮ ይሄ ነው ደወልክበት።
አዎ።
እሺ መቼ ነበር withdraw ያደረገው?
አሁን ነው
እሺ የሚገባበት ቁጥር አስራ አንድ ሰባ ዘጠኝ ሰማንያ ሶስት ሰባ ስድስት ነው አዎ።
ቴሌብር ቁጥር።
አዎ።
account ን check ማድረግ ስላለብኝ ነው። መስመር ላይ ጠብቀኝ። እሺ
ሄሎ ሄሎ አንድ ወይ ጠብቀኝ።
አላየሽም?
እያየሁልህ ነው። check ያደረኩት ነው። አንድ ጠብቀኝ። account ን check ማድረግ ስላለብኝ ነው። እሺ confirm ከማድረግ ችግር በፊት የለም።
እሺ። እሺ hello አቤት እሺ ከቤት account ውጭ ሆኖ ከፍቶልሃል። እሺ ወደ ቴሌብር ቁጥር check ማድረግ ትችላለህ። ስለደወልክ እናመሰግናለን። እንደመያቸው